hello hello hello hello
ሄሎ hello
አቤት ሰላም ጤና ይስጥልን ቴሌቪ
እንትን ወደ ስለዬ
አቤት ድምፆት ይቆራረጣል ድምፆት ይቆራረጣል
አሁን አይሰማም።
እሺ ምን ልርዳው
ወደ ዘጠኝ ስምንት አምስት ደውል።
አዎ እ- አዎ ቴሌቪ game ነው game ኦችን ሲጫወቱ ሽልማቶች አሉት ኮከብ ኮከብ ዘጠኝ ሰማንያ አምስት እንሰላል ብለው ይደውሉና አንድ ቁጥር ላይ ለመመዝገብ ሶስት ለመጫወት
ተመልክቻለሁ።
እሺ እኮ ሶስት ቁጥርን ሲጫኑ ጥያቄና መልስ እድሎትን ይሞክሩ የሚል አለ ጥያቄና መልስ በ coin ነው የሚጠቀሙት coin ጥያቄና መልሱን በተከታታይ አስር ሲመልሱ ትኬት ይሰጦታል እርስዎ ደግሞ የሚያሸልም ጨዋታ አቤት hello hello የለም
ትኬት ትኬት ይቅርታ አይገዛም coin ነው የሚገዙት በ coin እ?
coin ነው የሚገዙት ትኬት አይገዛም ጥያቄና መልሱን በተከታታይ ሲመልሱ ትኬት ይሰጦታል በትኬት ደግሞ የሚያሸልም ጨዋታ እድሎትን ይሞክሩ game ኦችን ይጫወቱ ግን ትኬት መግዛት አይቻልም coin ነው የሚገዙት በቁጥር ላይ
እና ጥያቄና መልስ መ- አልደረሰንም።
አንድ ቁጥር ላይ ሶስት ቁጥርን ሲጫኑ ጥያቄና መልስ የሚል አለ መርጠው መጫወት ሁለት ቁጥር ላይ
ሶስት ቁጥር ላይ እሺ